ወንድምሽ ትምህርት ቤት የለው እንትን ሀያ ሺህ ብር confirm አድርጊልኝ አንዴ withdraw አድርግቼ ነበር።
እሺ ቤስት ቤት ቁጥር ንገረኝ። በዚህ በደወልክበት ነው?
አ አ ይኸው ነው።
አንዴ ቆይ ስንት ብር ነው?
ሀያ ሺህ okay ያው approve አድርጌልህ ገብቷል። እሺ አባ እሺ እማ፣ እሺ ለደወልክ ነው። አመሰግናለሁ። መልካም ቀን።
thank you።
ችግር የለም።